ጤና ይስጥልን ኢትዮጵያ የባኮት ሜል እርዳት እሺ ማሽን አያቀዘቅዝም። ሄሎ ይሰማል። በማን ተቆራረጠ?
አዎ፣ በማሽን አያቀዘቅዝም። የድራፍት ማሽን ድራፍት ማሽን። እሺ አዎ።
ቢጃይዲውን ያውቁታል ወይ ደግሞ ቲን ነበሩ ይህ ነምበር ሁለት ዜሮ አርባ ሁለት ሁለት ዜሮ አርባ ሁለት ስልሳ አንድ ስልሳ አንድ ሰባ ስድስት ሰባ ስድስት ሀምሳ ዘጠኝ ሀምሳ ዘጠኝ እሺ እባክዎት መስመር ላይ ጠብቁኝ ሊሎት መንጎ ሬስቶራንት ነው።
አዎ።
ሙሉ ስሞትን ይንገሩኝ።
ሙሉ ስም እስቴተ
እሴተ
ጸጋነሽ።
በደወሉ ስልክ ልመዝገብ ወይስ ሌላ ቁጥር ይሰጡኛል?
ስልክ ሌላ ስድስት ዜሮ ዘጠኝ
ዜሮ ዘጠኝ አስራ ሶስት አስራ ሶስት ሀምሳ አንድ ሀምሳ አንድ
ሀያ አራት ስልሳ ሰባት ሀያ አራት ስልሳ ሰባት ማሽኑ ምንድን ነው የሆነው?
ነገርኩሽ እኮ እናቴ አያቀዘቅዝም።
እ፣ እሺ ይቅርታ፣ አድራሻውን ይንገሩኝ።
ጨርቆስ
ጨርቆስ ልዩ ቦታዎች ዋልታ
ጨርቆስ ዋልታ። እሺ፣ መዝግቤ አስተላልፋለሁ ለጥገና ክፍሎች።
እሺ፣ እሺ።
ሌላ መረዳት ነገር አለ?
የለም። እሺ፣ አመሰግናለሁ። ቻው